hello ጤና ይስጥልኝ። እባክዎ ልርዳው?
የገሌውን ትኬት ስድስት አግኝተሃል ምናምን ይላል message ኡ።
በትኬቱ እንዲጫወቱበትና ድሎትን እንዲሞክሩበት ነው።
እ?
በትኬቱ ባለው ትኬት ድሎትን እንዲሞክሩበት ነው። ትኬቱ ድሎትን እንዲሞክሩ ነው የሚያገለግለው።
እንዴት አልገባኝም። እስኪ አስረዱ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩና
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይላኩና ሶስት ቁጥር ለመጫወት ይላሉ። እሱ ሲለኩት ድሎትን ይሞክሩና ጥያቄ እናነሳለ። ትኬቱ ሲኖረው ድሎትን መሞከር ይችላሉ። coin ካለች ደግሞ ጥያቄ መመለስ መወዳደር ይችላሉ። ትኬት ካለች ድሎትን ይሞክሩ።
እ?
ትኬት ካለው ድሎትን ይሞክሩበት።
ትኬቱ የትኛው ነው?
የገባሉት ይኸው እዚህ ላይ ያለ ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩና ሶስት ቁጥርን እንትን ከዛም ደግሞ አንድ ቁጥርን
እሺ እሺ